ሄሎ አለ ፈርካለም እንዴት ነሽ?
እንዴት ነሽ?
ሰላም ነሽ? እንዴት ነሽ?
አለሁ አለሁ። እንዴት ነሽ? ሰላም ነው።
የበላይ ጸሐፊ ማለት ነው እንትን አጸደ አለች አጸደ እንዴ?
ነው። አለች። አዎ።
ጎና ነሽ?
ላገናኝሽ እንዴ?
እሺ አዎ፣ ያገናኝ።
ላገናኝሽ?
እሺ እሺ እሺ እሺ፣ እሺ። ይላል የቆይ አንዴ ቁይ።
እሺ ያገናኝ።
እሺ፣ እሺ።
ተፈርሟል ደብዳቤውና ለማለት አሀ እ አሀ መታቱ ሰድ ወይ ልንገራት አዎ ልንገራታ።
አዎ።
በቃ ባላገናኝሽ።
እሺ እሺ እሺ፣ እሺ።